ጤና ይስጥልኝ ጠብታ አምቡላንስ።
አዎ ጤና ይስጥልኝ እንዴት ነሽ?
አብሮ ይስጥልን።
ሰላም ነሽ? ሰው ለመውሰድ ነበረ ከጎተራ እንትን ዮርዳኖስ ከየት አሉ?
ከጎተራ ማሞ ቤት አካባቢ
ከጎተራ እሺ።
በ- እሺ አሁን ግን advance አምቡላንስ ብቻ ነው እጄ ላይ ያለው።
ማለት advance ማለት advance ማለት ለ critical patient እና ማሽን ለሚጠቀም patient የሚወጣ ነው።
አዎ ኦኬ ግን ደግሞ ኦኬ።
ሰዎች ከፈለጉትና ቦታ ማለት ያኛው ትንሹ አምቡላንስ ከሌለ payment ኡን የምችሉ ከሆነ እሱን ማስወጣት እንችላለን።
ምን ያለ payment እሱ?
ከጎተራ ነው አይደል ያሉኝ?
አዎ
እ፣ ከጎተራ ለማድረስ ስድስት ሺ ሀምሳ ብር ከፍ ይላል payment ኡ። በእርግጥ okay። ያኛውስ normal ያኛው ከጎተራ የት ነበር ያልከኝ? ያኛው መድረሻ ከ- ከዛ ዮርዳኖስ ከጎተራ ዮርዳኖስ ሁለት ሺ ስድስት መቶ ሀምሳ ብር።
እና እሱ የለም አሁን እሱ የለም አዎ ወጥቶ ነው ያለው።
ይመለሳል። ትንሽ ቆይ ስል ደውል ይመለሳል ግን ደርሶ መልስ ነው ሄደው ይቆይባቸዋል። ለዛ ነው ከሁለት ሰዓት በላይም ሊቆይ ስለሚችል ለዛ ብዬ ነው ይሄንን payment የነገርኳችሁ።
በቃ መልስ ልደውልሽ እሺ እሺ